agent ኦች password እናስገባለን።
ስንት digit ላስገባ? አራት አስገብቼ እምቢ አለኝ እኮ hello ቆየ።
ይኸውልህ password ን ስታስገባ ማለት ነው አዎ፣ እሺ፣
የሚ- የሚነግርህ ነገር አለ አይደል? አስር character መሆን አለባቸው ምናምን ብሎ እየጻፈልህ አይደል ያለው?
አ- አራት digit ጽፍ የሆነ ነገር መጣልኝ። ልክ አይደለም ብሎ አዎ፣ አስር character መሆን አለበት። አስር character አስር እንትኖች መሆን አለባቸው። እሺ ፓስወርዶችን ስታስገባቸው